hello ጤና ይስጥልን።
አብሮሽ
okay አንድ ጥያቄ ነበረኝ። ወደ ሁሉ ስፖርት ከቴሌብር ሁለት መቶ ብር ዛሬ አስተላልፌ ነበር
ምን አለኝ?
ብር አስተላልፌ ነበር ወደ ሁሉ ስፖርት።
እሺ
አሁን በሁሉ ስፖርት ላይ አላገኘሁትም። በቴሌብር ግን ተቀንሰዋል።
እሺ የቴሌ ብር የላከለትን text screenshot አድርገው በቴሌግራም ይላኩልን።
በቴሌግራም ብቻ ነው በ- በኢሞስ ይሆናል። ኢሞ አላችሁ በቴሌግራም
ብቻ?
አዎ፣ በቴሌግራም ይላኩልን።
እሺ፣ እሺ አመሰግናለሁ።
እሺ እሺ